ስምንት አለ አምቡላንስ ለምን ይርዳል?
hello ሜሪዬ፣
አቤት
ሜሮን፣ አቤት።
ሜሮን ነሽ?
አዎ ሜሮን ነኝ።
እሺ ሰላም ነሽ? እንዳልክ ነኝ።
እሺ እንዴት አልክ?
እግዚአብሔር ይመስገን ሰላም ነው አለው እንዴት ነህ?
አለ። እ፣ ማን አሉ ልጆች? እ፣
እም፣ ከ የእኛ ሰዎች እ?
ከሹፌርም ሆነ ከጤና ባለሙያ ማለት ነው።
ጽዮን ጽዮን ማናት? አሚን አለ ሹፌር አሚን።
እሺ እሺ፣ ከዛ በቃ ጽዮንና ወይ ማን አሜን ነው ወይ ከ- ጽዮንን እ፣ እ፣ እንትን እ፣ ሸሚዜ እንትን ብሎ ነበር። አንቺ ድንገት ከዛ ካልወጣሽ ብዬ እኮ ነው። ሸሚዜን አጥቤ እዛ እንትን ላይ አስቼው ነበር። ዝናብ ከመጣ አስገቡልኝ። አሎ